ጤና ይስጥልኝ ኤልጂ ኢትዮጵያ ራሄል ነኝ እባክዎት የምንነግረውት
ከሰበታ ነው የምደውለው።
እሺ ምን ልርዳዎት
ፍሪጅ የሆነ ፍሪጅ ለመሰራት ፈለግን። ፍሪጅ ነው የጎርጊስ።
እሺ ብልሽት ለማስመዝገብ ነው የፈለጉት
አዎ፣
ብልሽት ለማስመዝገብ ፈልገው ነው ደንበኛችን
አይ እንትና ፍሪጅ ለማሰራት ፍሪጅ እባክዎት ይቆራረጣል እሺ እሺ